Hello?
Hello?
Hello ሰላም ጤና ይስጥልን። ሰላም ነው፣ እግዚአብሔር ይመስገን። አዎ ድንች ነው የደወሉት የጽሁፍ ልጆች Hello?
ሄሎ ሄሎ?
ምን አለ?
አይ ቤተሰብ እየገባች ነው።
ሄሎ ሄሎ?
ሄሎ አዎ መጠቆም ፈልገው okay አይ እኛ መዘግባ አመት በታች ያሉ ህጻናት ነው። እሺ
ምን?
አዎ ሄሎ ሄሎ
ድጋሚ ደግሞ-
ሄሎ ሰላም